ሰላም ነኝ በኩል ልርዳው?
ጤና ይስጥልኝ። አሁን ያነጋገርኩሽ የነበርኩት ነው። ተቆርብኝ ነው ስልክሽ።
እሺ ደንበኛችን
በምን ነበረ እስከ ታርግ ላክልኝ ያልሽኝ?
ስልክ ቁጥር ሰጥቼሽ ነበር። ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ ስሞትና ስልክ ቁጥር ስን አንድ ላይ አድርገው ይላኩልን ደንበኛችን። በእኛ በኩል አይተን ስንጨርስ ደውለን እናሳውቁታለን።
እሺ አመሰግናለሁ።
ሌላ ምረዳውት ነገር አለ?
የለም ጨርሻለሁ።
ስለደወልን እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተሉ